ብሩ ስንት መጣለ?
አንድ ሺ ሶስት መቶ እኔም እኮ ግራ ገባኝ። ሄሎ ሄሎ፣ አቤት።
ሰላሳ አንድ ሀያ አምስት የሚለው order ማለት ነው።
ሰላሳ አንድ
ሀያ አምስት ሀያ አምስት እሺ፣ ምን ነበር?
አድርሼዋለሁኝ። አንድ እንትን ነው ጁስ ነው የሰጡኝ እና እንትን customer ኡ ደግሞ እንደዛ አይደለም እያሉ ነው የሰጡኝ ደግሞ አንድ ነው okay። እና customer ከዛ በላይ ነው ያለው ወይስ ምንድን ነው?
ከዛ በላይ ነው ከዛ በላይ ነው። ትእዛዝ ከእንትኑ ራሱ የመጣው ሂሳቡ አንድ ሺ ሶስት መቶ ምናምን ብር ነው okay፣ እና የሰጡት የሰጡኝ አንድ አንድ ጁስ።
ብር አንድ ጁስ ብቻ ነው የሰጡኝ።
order ተቀያይሮብህ እንዳይሆን ቆይ አንዴ order ኡን እዚህ ጋር የተዘው ሊያስስካው
እሺ ምንድን ነው ቸኮሌት ነው?
ቸኩል እሺ
ፈጣሪ የታዘዘው ማለት ነው። chocolate shake አምስት ነው አምስት order የሰጡኝ አንድ ነው የሰጡኝ አንድ ነው።
ቆይ በቃ እ እኔ አስተላልፍልሃለሁ። እሺ አባ ከዛን እ አ- ያወሩት እ ምግብ ቤት ደውለን እ አረጋግጠን እንደውልልሃለሁ።
እኮ customer ኡ ነው እሺ እኮ አንዴ ላስተላልፍልህና ያውሩ። ደውልልሃለሁ አባ እሺ።
እሺ
የት ነው?
እሺ